ሄሎ
ሄሎ ያው ጤና ይስጥልኝ። ከቢስ ቤት ነው የምደውልልህ።
እሺ ተመልሶልሃል። እሺ አራት መቶ ብሩ
እሺ withdraw ማድረግ እንዴት ነው የምንችለው? ወይ CBE ብር ወይም ወደ ቴሌ ብር?
ትችላለህ እኮ የለም። አሁን እንዳደረግክበት እኮ ሳንቲም ፔን ወይም ደግሞ ቻፓን መምረጥ ነው።
ከዛስ ከዛ በቴሌ ብር ከሆነ በቴሌ ብር
withdraw withdraw choice ከምለው ላይ ነው።
እ- ከላይ የ deposit ምልክት አለ አይደለ? ስትገባ አ አ እሱ- እሷን ስትነካ ታስመርጣለች እኮ withdraw የሚል አለ።
እኮ አሁን እኮ እኔ ወደ ቴሌ ብር withdraw አድርጌ ነው አሁን ወደ አንቺ ወዳልሽው የገባው እኮ ወደ ቴሌ ብር ሳይሆን ያዘዝከው ወደ voucher ነው።
ወደ voucher ነው።
voucher ኡን ተወውና ሳንቲም ፔ ወይ ደግሞ ቻፓን ነው መምረጥ ያለብክ፣ voucher ሳይሆን
አሀ እሺ ወይ ሳንቲም ፔ ወይ ቻፓ አዎ፣ እዛ ላይ ቮ- እንትን ሳንቲም ፔን ስትመርጥ ቴሌ ብር አለ።
እሺ እሺ ቻፓን ደግሞ CBE ብርም አለ፣ ቴሌ ብርም አለ። ከሁለት እሺ።
አንዱ መርጠህ አድርግ።
እሺ እሺ፣ እሺ።
እናመሰግናለን።
እናመሰግናለን። እሺ።